ጤና ይስጥልኝ ማሪ ባባ።
አሁን ይሰማል?
እሺ ምን ልጫወት አባት?
ይሰማል አይደል? ይሰማል ምን ልጫወት?
ይሰማል ነው ይሰማል። እግሬ አዎ ጥራት እንደውም ግን እሺ ልስማዎት።
ሰላም ነሽ?
እግዚአብሔር ይመስገን አባት።
ኤብሬ ያላችሁ እንደ ኤብሬ ሱዙኪ ምን አለ?
ሱዙኪ ኤብሬ ያላችሁ ሱዙኪ ኤብሬ ሱዙኪ ያላችሁ አለን። አዎ አለን፣ በ manual አለን።
በ manual ሞዴል ስንት?
ሁለት ሺህ አምስት ሁለት ሺህ አምስት አዎ አስራ ሁለት የለም ሀብት የለንም።
ስንት ይባላል እሷ? አስራ ሁለት ሺህ አንድ ነጥብ አራት ታርጋ አልለጠፈም።
አልጠፋም።
አዎ በቃ ሰሞኑን እመጣለሁ እመጣለሁ ሰሞኑን ተያዩ በቃ ሰጡ ይደውሉልን።
እመጣለሁ። እሺ። ስንት ሰዓት ነው ገቡት? ጠዋት ጠዋት ይደውሉልን።
ጠዋት ጠዋት ስንት ምን ሰዓት አለኝ?
ነው ገቡት? ጠዋት ጠዋት ስንት ሰዓት ነው ገቡት?
ጠዋት ነው ጠዋት- የምንገባው አባት።
መጥቼ እኮ በር ላይ ቆሜ እኮ አንድ ቀን እንደ ውዬ ሄድኩ። ተሰብሰ ቆየ ያል- አልገባችሁም።
የት የት branch እዛ አውቶቡስ ተራ እዛ እንትን ፋ- እንትን ፋስተር አካባቢ ተሳስቶ ይሆናል እንጂ እኛ ጠዋት ነው የምንከፍተው። እስከ ሁለት ተኩል እንገባለን ፋስተር አካባቢ መጥቼ ፋስተር መሰሳታለሁ።
እኮ እስከ ሁለት ተኩል እንገባለን። አደባባይ ፊት ለፊት ያለው ሁሌ ጠዋት ጠዋት ክፍት ነው።
ማነው ስምሽ?
ሲመጡ ይደውሉልን።
እሺ እሺ እሺ።